እርዳኝ ይላለሁ ኢየሱስ እርዳኝ ይላለሁ አምላኬ ያዘኝ ይላለሁ ኢየሱስ ያዘኝ ይላለሁ አምላኬ በቤት ኖር ዘንድ አንተን መስዬ የተመረጥኩኝ ዕቃ ሆን ዘንድ ያዘኝ ይላለሁ በቤት ኖር ዘንድ አንተን መስዬ የተመረጥኩኝ ዕቃ ሆን ዘንድ እርዳኝ ይላለሁ እኔ በራሴ ትምክህት የለኝም በፊት የሚያቆመኝ ደካማ ፍጥረት መሆኔን አውቃለሁ። ስለዚህ እርዳኝ እላለሁ። በክፍተቴ በድካሜ እጅ ትብዛና ቱነኛ አቅሜ በክፍተቴ በድካሜ እጅ ትብጣና ቱነኛ አቅሜ በራሴ ሀሳብ ምኞት ተመርቼ ሳልል ትእዛዝ ዘንግቼ ቀድመ የደረስ ምራይ ገስጸኝ ለኔ እርሱ ነው ሊሻለኝ እርዳኝ ይላለሁ ኢየሱስ እርዳኝ ይላለሁ አምላኬ ያዘኝ ይላለሁ ኢየሱስ ያዘኝ ይላለሁ አምላኬ በቤት ኖር ዘንድ አንተን መስዬ የተመረጥኩኝ ዕቃ ሆን ዘንድ ያዘኝ ይላለሁ በቤት ኖር ዘንድ አንተን መስዬ የተመረጥኩኝ ዕቃ ሆን ዘንድ እርዳኝ እላለሁ። ካንተ በኋላ ምን ከተልማ እንደገና ሕይወቴ እንዳምር በምትፈልገው በአንተው ጎዳና ምራኝ ልጆቼን ያዝና እርዳኝ ይላለሁ ኢየሱስ እርዳኝ ይላለሁ አምላኬ ያዘኝ ይላለሁ ኢየሱስ ያዘኝ ይላለሁ አምላኬ በቤት ኖር ዘንድ አንተን መስዬ የተመረጥኩኝ ዕቃ ሆን ዘንድ ያዘኝ ይላለሁ በቤት ኖር ዘንድ አንተን መስዬ የተመረጥኩኝ ዕቃ ሆን ዘንድ